ጤና ይስጥልን ሀና እባላለሁ። ጉዳይ ደወሉት እባክዎ ምን ልርዳው?
ስራ ፈልጌ ነበር። በሹፍርና ስም ሰጥቼ ነበር አልተደወለም። ምን አላስረሳችሁም እንዳሳሳችሁ ብዬ ነው።
ይቅርታ በጣም ምን አሉኝ?
ሹፍርና ስራ ፈልጌ ነበረ።
ስራ ፈልገው ለመመዝገብ ፈልገው ነው?
አዎ ስነግራችሁ ነበርና አልተደወለልም። ደውል ምናምን ብላኝ ነበር። አልደወለም።
መልካም እሺ። እኛ ጋር የተመዘገቡበት ቁጥር ይሄ ነው።
በ- አዎ፣ በስልክ በስልክ ነው የተመዘገቡት። በአካል ቢሮአችን አልመጡም ነበረ።
አላውቅም። አል- ከሰው ነው ስልካችሁን ተቀበሉና ደውሉልኝ መልሳ ብዬ ደውዬ
Okay በስልክ እንደውላለን አላችሁ። አልተደወለልኝም። ሌላ ነው።
Okay እሺ። ያው እ፣ መጀመሪያ ደውሎ ከመዘገብ ኖት ያው አድራሻዎትን ሁሉም ነገር ከነገሩን እኛ ደውለን ነው ቀጠሮ ምናስይዞትና እስከዛ ድረስ በትዕግስት ይጠብቁን።
እሺ፣ አይ ሁለቱም ሶስት አይነት አላ- ደረቅም ዝም ስላለ በሁለቱም በተገኘው አጋጣሚ ልደውል ላሳሳችሁ ብዬ ነው።
ችግር የለውም። እኛ already የተመዘገ ስለተመዘገቡ አንዴ system አችን ላይ ከ- ስለገቡ እኛን እንደውለን እ፣ ቀጠሮ ምናስይዞትና በትዕግስት ይጠብቁን።
እሺ፣ እሺ፣ መልካም እሺ፣ መልካም ቀን። እሺ